ጤና ይስጥልኝ ከቢጂአይ የጥሪ ማዕከል ነው የምደውለው እ ከቢጂአይ የጥሪ ማዕከል ነው የምደውለው ወይዬ እህት ማማቾት ግሮሰሪ ኖት?
አዎ
እሺ ሰሞኑን በቢጂአይ ኮድ ልከን በ text ደርሶታል?
ምን?
ቢጂአይ code በ text ልከን ነበረ ደርሶታል?
እኔ አላየሁትም እሺ እንደዛ ከሆነ እኔ ልንገሮት የያዙት
ምኑን ልትነግሪኝ ኮድ የቢጂአይ አዎ ቢጂአይ ID
እሺ የያዙ እሺ ሀምሳ አንድ ዜሮ ዜሮ
እሺ
አስራ አንድ ሀምሳ ሰባት አስራ አንድ ሀምሳ ሰባት
አዎ ሀምሳ አንድ ዜሮ ዜሮ አስራ አንድ ሀምሳ ሰባት እሺ
እሺ ለትብብሮት እናመሰግናለን እንደሚያችን መልካም ቀን